ድረስ ምንድን ነው የምትሰራው አንተ? እኮ በቅድም እንዳልኩ በላት በቃ። okay እሺ። ሴትዮ ደግሞ በጣም ትስትር ብላለች። ስሟ ግን አዲስ አልሆነብኝም።
ሄሎ ሄሎ ናቲ፣ ወይ አማን ነው?
አለሁ አለሁ፣ እግዚአብሔር ይመስገን።
ዛሬ ጀሞ አንተ ነህ መሰለኝ የሄድከው አይደል?
አዎ እኔ ነኝ እ፣ ደርሳል እንዴ እዛ?
ጀሞ። አዎ እና አንድ ቲሸርት እ፣ የምትመልስ ሴትዮ ነበረች። ትቀበላታለህ? ስልክ ልስጥ ስልክ ልስጣት?
ቲሸርት አ
ምን ምሰጣት?
አይ የሚመለስ የሚመለስ እንትን ነው። ቲሸርቱ ላይ ተጽፎበታል፣ ቀለም ተደፍቶበታል። ከዚህ ሲሄድ እና መመለስ ፈልጋ ነው።
ጀሞ ምኑ ጋር ነች?
ቴሌ መሰለች ትደውላለች። እስኪ አንተ አካባቢ ከሆነች ተቀብላት፣ ካልሆነ ችግር የለም።
እሺ። አይ በጣም crowd ቅዳሜ ስለሆነ crowd ሆኗል። እኔ አሁን ጀሞ ወጥቼ እንትን መካኒሳ ጋር ነው ያለሁት።
ኡ መካኒሳ ደርሰሃል?
አዎ መካኒሳ ጋር እየሰጠው ነው።
ኡ በቃ አይ እንደዛ ከሆነማ አይሆንም። በቃ አ፣ እሺ፣ እሺ። ወዲህ መብራቱ ጋብቶ ልቀበላት ነበር። crowd ነው መንገዱ ደግሞ።
በቃ ችግር የለውም። እሺ እሺ እሺ እሺ